አስተባብሮን ነበር።
ለጆን ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበረ የምደውሎት።
እሺ እሺ።
complain አቅርበው ነበረ።
እ፣ ዘገየ ብዬ አዎ።
እው ያው ሳምንት አለፈው።
ምን ነበር አይተሙ?
ቃሪያ ነ- የቀረው ቃሪያ ብቻ ነው። ሌሎቹ እቃዎች deliver ተደርገው እሱ ነበር።
ቃሪያ።
አዎ
እሺ ነገ መቀበል ይችላሉ አይደለ?
አለው።
እንላክሎት።
እሺ እሺ የት ነበር location ኡ?
ገርጂ ከዲስኩ ጀርባ።
እሺ ነገ እንልክሎታለን።
እሺ እናት፣ እሺ አመሰግናለሁ።
መልካም